ጤና ይስጥልን ቤት ቤት ቤቴ ነው የምንረዳው።
አንድ ትኬት ነበር እና
እሺ፣ አንድ ቲም አስበልቶኝ ነበር።
እሺ፣ እሺ ንገረኝ።
ቁጥሩን አሸር ኮዱን ያው
እሺ አስር እሺ፣
ስልሳ ሰባት ስልሳ ሰባት
ሀምሳ ሁለት ስልሳ ስድስት
እሺ ልክ postponed የሆነ አንድ ጨዋታ ስላለው ከሀያ አራት ሰዓት በኋላ ቦነሱ ይለቀቅልሃል። እሺ
እሺ ስለደወል ነው። አመሰግናለሁ። መልካም ቀን።
እሺ